ይልኝ አልኩኝ ማለት ነው። የማክሮም ልርዳው
አሁን ጠብቀኝ ብለሽኝ ነበር፣ አስተካክልልሃለሁ ብለሽኝ እኮ ነው።
እሺ ለመኛችን ያየነው ሎት ነው። ተርሽ መስመር ላይ ይጠብቁ።
እሺ
መስመር ላይ ያሉ ደንበኛችን አዎ አዎ ማስጠበቅ ነው። ቅሬታ እያጣራንሎት ስለሆነ ወይ እኛ ባለቀ ሰዓት ደውለን እናሳውቆት።
አሁን ማልቀቅ አይለቀቅም ብሩ ማለት ነው።
እሱን እያየንሎት ነው። ስለዚህ መስመር ላይ ከምናስጠብቆት ደውለን ምላሹን እንገሩት።
ይቆያል።
በዚህ ሰዓት ማለት አልንችልም፣ ግን የተወሰነ ሊወስድ ስለሚችል መስመር ላይ ከሚቆዩ ብለን ነው።
እኮ ትንሽ ቆይቼ ልጠብቅ። እሺ፣ እስከዛ ግን deposit ም አሁን እየሰራ አይደለም።
እሺ፣ እሱንም እንየውና system ኡ ላይ ምላሹን እናሳውቀውታለን።
አዎ፣ ልጫወት ስል አሁን deposit ለማድረግ እየሰራልኝ አይደለም።
deposit ኡም እሺ፣ የጭራሽ አይቀንሰውም ብሩን ነው።
deposit ጭራሽ ስለው እ፣ ጽሁፍ የሆነ ጽሁፍ ነው please waiting ምናምን ጠብቅ፣ ድገም፣ መክ- ድጋሚ ሞክር የሚል ነው እንጂ deposit ጭራሽ አያደርግም።
እሺ፣ እሱንም check እናደርግና አንድ ላይ ምላሹን እነግሮታለን።
እጠብቅሻለሁ እባክሽ።
እሺ፣ እሺ፣ አይተን መልሰን እናሳውቀውታለን ደውለን።
እሺ፣ እሺ፣ መልካም ቀን።
እሺ።